ጤና ይስጥልኝ ቤት ቤት ቤቴን ነው የምረዳው።
ብር ማውጣት ብር አወጣለሁ ብዬ እዛው ቀረሁኝ ማታ ሁለት ሺ አምስት መቶ ሺ አምስት መቶ ሺ አምስት መቶ አንዴ አንዴ አንዴ ቆይ ይቅርታ hello
hello አቤት
እየ ምን ነ- ምን ነበረ
እዛው ብር ነበረ
እ
ብር ወደ ተለይ ብር ማውጣት ፈልጌ እዛው እሺ።
ቀረ ማታ
እሺ ስንት ብር ነው ብዙ ብር ነው።
እሺ አሁን የደወልክበት ነው የቤት ቤት ቁጥር አዎ
እሺ ጠብቅ እስ- የቤት ቤት ቁጥርን ትነግረኛለህ ዜሮ ዘጠኝ
ስድስት መቶ ስድስት መቶ ሰባት መቶ ዜሮ ስምንት
hello አንድ እሺ።
ሺ አምስት መቶ አምስት መቶ እና ሁለት ሺ አምስት መቶ ነው confirm ያልተደረገው confirm አድርጌልሃለሁ ገብቶልሃል እሺ check አድርገው አ- ስንት ላልንት አንድ ሺ አምስት መቶ አምስት መቶ እሺ።
እና ሁለት ሺ አምስት መቶ
አየ እሺ መልካም ቀን አየ